ቤት ረዲፍ ነው የሚገርም አሎ ሰላም እንደምን አሉ? ጆሲ ነኝ። እንትን ነበር ቨርቹዋል በባለፈው አፕግሬድ እናደርግላችኋለን ብላችሁ የእንትኑን የባላንሱን
እሺ ባላንስ አስራ አምስት ሺህ ብር ላይ እየዘጋባቸው አይቆርጥም እዛ በኋላ እና እስከ ሀያ አምስት ሺህ ብር ብላችሁኝ እሺ ምናምን ብላችሁ ነበር አስተካክላችሁልኛል።
እስቲ ቆይ ላገናኝ እሺ
hello
አሎ hello፣ አቤት ሰላም ነው እንዴት ዋልክ? ሰላም ነህ?
አለን አለን። እሺ ምን ነበር?
እንትን ነበር ቢትማኑ ጋር virtual ኡ እንትን balance እየዘጋብኝ ተቸግሬ ከአስራ አምስት ሺህ ብር በኋላ ላሰራ እያለ የት shop ነው?
ጆሲ አዘዞ የሚል ጆሲ አዘዞ። እሺ ሪፖርት አንዘላም። እሺ upgrade ይደረግላችኋል።
እህ እህ እህ okay report ተደርጓል።
አድርገናል። አዎ ተደርጓል። እናንተ okay ስለዚህ ለዛሬ ምናምን አይደርስማ።
አይ ለዛሬ ሰሞኑ- ሰሞኑን ግን እናደርግላችኋለን።
ጥሩ በቃ እሺ እሺ እሺ፣ እሺ።
ጥሩ እሺ እስከ ሀያ አምስት ከተቻለ እሺ አዎ ሀያ አምስት ነው የምናደርግላችሁ።
እሺ እሺ ወንድሜ፣ እሺ እሺ thank